ሄሎ አቤት።
እስኪ ቴክኖሎጂ ነበረ እሺ፣ እሺ።
ታሽሪፍተር እና ልጅቷ ራሱ አሳውቆታለሁ እያለ ነው። ልጅቷን አቀርኳት ምን አልሽኝ?
ስፔር ፓርቱ መኖሩን ቼክ አድርጊ እና አሳውቆታለሁ እኔ ራሴ ብላለች። ቅድም ያለኝ ታዲያ እጭናለች።
አዎ እኮ ይሄ ሰመቼ ነው እኮ አሁን እኮ ግራ የገባኝ እኔ እ እንዲሁ ሁሌም ከመጀመሪያው ጀምሮ እንደዚሁ ነው የምትለኝ እና መቼ ነው የማውቀው ነው አሁን እኮ በጣም የቸገረኝ።
እ ባለፈው የሩብ አመቱን በስንት መከራ አሳወቁ። እኔ አመቱ ደግሞ እስከ ቋሚ አምስት ነው።
እ ምንም እኮ ጠይ- check አድርጌ እነግርሃለሁ፣ check አድርጌ እነግርሃለሁ፣ check አድርጌ እነግርሃለሁ ወይ የለም አለ ከውጭ ነው የሚመጣው ይናል ሰዓት ይፈጃል የሚል ቁርጥ ያለ መልስ እኮ ብትሰይም ጥሩ ነበር።
እውነት ነው።
እንግዲህ ምን ስለዚህ ቆይ ጠብቁ በትዕግስት
እሺ፣ እሺ። ካሳወቀችኝ አሳውቆታለሁ
እሺ፣ እሺ ንገሪያት ግን concern ኤን እኮ ነግሬ ነግሬያታለሁ
አሁ- አሁን ያረ አሁን ያልኩሽን እኮ መቼ ጽፌ ነው?
SD card GPRS እኮ ደግሞ አይደለም እንትን ነው SD አዎ ካርድ እኮ።
ነው የገባው እ እ SD card memory ው ነው SD card error ነው ትክክል ያው ማሸነፍ ትክክል። አዎ፣ ምን መሰለሽ እኮ እኔ እኮ ምን መስ- ያስገቡት ይኸውልህ፣ አዎ አስራ ስለዚህ ሶስት ሰባተኛው ወር ላይ አይቼዋለሁ እና ነግሬያታለሁ መረጃውን አያይዤ ሰጥቻት ነበር እሱን እኮ ደብዳቤም ጽፋልኛለች። ለነገሩ እኮ እሷ ግን ምንድን ነው መሰለሽ እ ይሄ ነገር ስድስት ወር ይፈጃል፣ አመት ይፈጃል፣ ሶስት ወር ይፈጃል። የሆነ ነገር ከውጭ ነው የሚመጣው ቢባል እንኳን አንድ ነገር አይ- ይሄን ብላኛለች። ደብዳቤውንም ስጽፍልኝ እህ፣ እ፣ አይተነው ዋጋውን ነግረንህ ነው እ፣ እንትንም እንሰራልህ መኖሩን አይተን ይሄ አሁን እንግዲህ እንዳየሽው almost ሁለት ወር ሊሆነው ነው።
እውነት ነው እ፣ ስለዚህ አንድ እኮ በቃ መታየትና መልስ መስጠት እኮ በቃ እንደዛ ነው እያልኩ ያለሁት። እስቲ እንግዲህ መጠበቅ ነው።
እሺ እሺ፣ እሺ፣ እሺ።
አመሰግናለሁ አንቺ እሺ አሜን እሺ እሺ፣ እሺ።